ሄሎ ሄሎ ሰላም ጤና ይስጥልኝ።
እንዴት ነሽ? ጤና ይስጥልኝ።
አለን እ እ በእናትሽ እስኪ ከኋላ ያሻለች ቀዩዋ ልጅ ወፍራሟ ከእናንተ ኋላ ያለችው እ እንትን ጠይቂያት እስኪ ቅድም የጠየቀች summary ው ከሁለት ሰዓት በኋላ ደውልልኝ ብላኝ ነበርና በአንቺ ቁጥር ጠይቂያት እስኪ ምን አደረገች እሺ እያለች ነበር።
ልጠይቅልህ። እሺ ላስቸግርሽ፣ እሺ እሺ ቆይ ውስጥ ገብታን ትንሽ ብቻ ልደውልልህ እንዳይቆጥርብህ እ- እ- በሌላ እኔ ቁጥር አንቺን ካ- እደውልልሃለሁ። ቆይ አንዴ ውስጥ ገብታ ስለሆነ ነው።
እና ቀዩዋ እሺ፣ አወቅሻት? አውራ ነው አዎ አዎ እ፣ አዎ።
የቅድሙ ያለች ሰማሪ ምን እሺ ምን ማነው አደረገች? እኔ ስሟ?
አይደለም ሴፍ አሹር
ሴፍ ዋሻው አ ሴፍ አሹር አ አሹር እሺ፣ የሚለው እሺ፣ እሺ።
ሰጥቻታለሁ። እሺ፣ ቴንክ ዩ